Hello
ኤል ሰላም ነው
ሰላም ነው?
አለን አለን። ከ Best Bet ነው የምደውልልህ።
እሺ
እል- voucher ዋ አለች አይደለ? ሌላው የላክልኝ screenshot ላይ voucher የምትል አለች S ሰማንያ ምናምን ብላ የምትጀምር አይደል?
አ እሱን ኮፒ ያደርገውና deposit ላይ ውሰድና voucher ን እ?
መርጣ ኮፒ ያደርገውና እሱን
አ ምኑ ከዛ- message ን አይደለም voucher code የምትለዋን ብቻ S ሰማንያ ምናምን የሚለው
እሺ እሱን ኮፒ ያደርገውና deposit ላይ ሄደ
አ voucher ን ትመርጥና አስገባ ይልሃል ኮድ። ይህንን ኮድ አስገብተህ deposit ስትለው ወደ Best Bet account ይመለሳል። እሺ
እሺ እንትን እ፣ ይሄንን ኮፒ አድርጌ ነው ወደ እንትን መልሰው ወደ deposit add deposit።
ላይ ሄደ። አዎ
በ voucher ነው በ voucher ነው።
እሺ እሺ